ሄሎ
ሄሎ ጤና ይስጥልኝ።
እግዚአብሔር ይመስገን።
ከ ChipChip ነበር የምንደውልሎት።
እ complain አቅርበው ነበረ። ቀይ ስር order አድርጎ አልመጣሎትም ነበር።
አ ዛሬ ወጥቶሎታል። driver ሲደርስ ይደውላል።
እሺ እሺ መካኒሳ ነው አደለ? ሎኬሽን እ መካኒሳ ነው አደለ? ሎኬሽን አ መከኒሳ ባቱ አራት Okay። እሺ፣ ስለዚህ ዛሬ ይላክሎታል። driver ሲደርስ ስለሚደውል ስልክ ያንሱላቸው።
እሺ እሺ፣ እናመሰግናለን። ችፕችፕን ስለተጠቀሙ መልካም ቀን።
እሺ እሺ